Allo, Hello ወይ
ሰላም እንዴት ነሽ ነው እግዚአብሔር ይመስገን።
አለን። ትንሽ ድምፅሽ ግን አይሰማም።
እሺ አሁን አሁን ይሰማል።
እሺ፣ ምን ነበር?
እንትን cash register ከኔ ስትራቡ ነው የምደውልልሽ።
እሺ ትናንትና ደውዬ ነበረ።
ደውለሽ ነበር? አዎ፣ አዎ።
እንትኑን አስገብቻለሁ በላይ መሰረት እም።
ይህ የተላከው የ license እሺ፣ expire የሚለው ማለት ነው።
እሺ፣ ዜሮ ዘጠኝ ዜሮ ሶስት ላይ ደውይላቸው እና support ያደርጉሻል።
እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አሁንም ዜሮ ሶስት
Okay ዜሮ ሶስት እሺ ከዛ ሀያ ስምንት ሰማንያ ሁለት ላይ ደውይላቸው እና ሰማንያ ሁለት አዎ፣ ከዛ እነሱ support ያደርጉሻል።
እሺ እሺ